ጤና ይስጥልን።
ሰላም አሁን withdraw አድርጌ ሶስት መቶ ብር ቴሌ ላይ አልተለቀቀም። ሄዷን ግን ቀንሷል።
okay እሺ። withdraw ነው ያደረግከው?
አዎ አድርጌ አልገባም።
እሺ፣ አንዴ ጠብቀኝ ይመስላል። እሺ፣ በዚህ በደወልክበት ቁጥር ነው። hello፣ hello።
በደወልክበት ቁጥር ነው።
አዎ እ? ለ- ልታጣ ይሆን ሌው ልወጣ እሱ እ። ኧረ አይደለም
እሺ፣ ሰባ ስድስት ዜሮ ስድስት
ሰላሳ ሶስት ሰላሳ ሁለት
እሺ፣ ይኸው check አድርገውን ገብቶላል። እሺ እሺ ለምንድን ነው ግን እንትን የምትሉት? ቅድምም እንደዚህ ይለዋል አለኝ።
እ፣ አንዳንዴ approve ስለሚጠይቅ ነው። ከዚህ
ሰላም ነው። እሺ።